የሚያስፈልግ ዋሽንግተን ህክምና ማዕከል ሰኑ ነው hello እንትን የዶክተሩ የሚለው የልብ ምናምን አለ።
ምን አሉ?
የልብ surgeon
የልብ ሐኪም ነው የፈለጉት? እሺ ከሰባት ሰዓት ተኩል እስከ አስር ተኩል ነው ዛሬ ያሉት።
ምናሽ ከሰባት ሰዓት ተኩል እስከ አስር ተኩል ነው ያሉት።
ከሰዓት ሆነ አዎ አምስት ሰዓት
ሰባት ተኩል እስከ አስር ተኩል እስከ አስር okay።
ሰዓት እስከ አስር ተኩል አዎ።
እ፣ እ፣ እ፣ እ።
እሺ
እሺ